ጤና ይስጥልኝ። አሽብኝ ማሌት ነኝ። እባክዎ ምን ልርዳዎት?
ኧረ እናት እስካሁን ምንም የገባልኝ ነገር የለም። መጫወቻ አጥተን ቁጭ ብለናል። ለምን አትተባበሪ ነው?
እሺ ደንበኛች በዚህ ቁጥር ነበር ያስመዘገቡት?
አይደለም ሀያ ቅድም እኮ screenshot ሁሉ ልክ ያለው ጠዋት ላክ ብለሽ
እሺ ይንገሩኝና መሰራቱን ሊሎት ዜሮ ዘጠኝ
ስልኩ አዎ ስልክ ቁጥሩን ይንገሩኝ።
ሀያ ሰላሳ ዘጠኝ
ስንት አሉኝ?
ሀያ ሀያ ሰላሳ ዘጠኝ ሰላሳ ዘጠኝ ዘጠና ሁለት ዘጠና ሁለት ሰማንያ ስምንት ሰማንያ ስምንት እሺ እያየሁሎት ነው። ስሞትን ይንገሩኝ። እስከዛ ኢብሮ
ኢብሮ
አዎ ኢብራሂም ጠዋት እኮ ልኬልሽ ነበር ቴሌግራም ላይ ሁሉ ነገር አላኩልሽም እናት እሺ እዚህ የሚመዘገብበት የራሱ system ስላለ እዛ ላይ እያየሁሎት ነው።
ኢብራሂም ሙክታር ረሻድ
እሺ አዎ እዚህ ጋር ያሳየኛል። የላኩት screenshot ም የሰጡንም መረጃ አንድ ላይ ተያይዞ ሶስት ሺ ሁለት መቶ ብር ውጭ ለማድረግ ሞክረው እንዳልሰራሉት ለሚመለከተው ክፍል አስተላልፈናል። ተስተካክሎ እንዳለቀ ሲነግሩ እኛ ደውለን እናሳውቆታለን።
እንድመሽ ነው የሚገባው እናት መዋያ አጣን እኮ
አሁን በዚህ ሰዓት ማለት አንችልም። ተመሳሳይ ኬሶች ስላሉ በተራ የእርሶም እንደዚሁ ይታያል፣ ይስተካከላል።
ይገርማል። እሺ
ሲስተካከል እናሳውቀውታለን። እኛም ይሰማውታል።
አዎ በቃ እሺ ሌላ መረዳውት ነገር አለ?
የለም የለም